ብዙ ነው የሚደውለው። ቢዚ ዳውን የለውም ብለው ነው የደወሉት።
አሎ ሄሎ ሄሎ።
ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የሚደውሉት።
እሺ
ቢዚ ሄድ አይደለ?
አ አ ያልተቀበሉ ፕሮዳክት ምን ነበር ዛሬ አልመጣም?
እ ፓስታ
okay እ አራት ፓስታ አ የት አካባቢ ነው የሚመጣሉት?
ሳሪስ አዲስ ሰፈር እሺ መልካም ምሽት። ነገ መቀበል ይችላሉ አይደለ?
አ አ ይመጣሉታል። እሺ መልካም ምሽት።
እሺ።
okay